ሄሎ ሀሴት ነው ሰላም ነው ሀሴት?
አለሁልህ። እግዚአብሔር ይመስገን።
እሺ ሲቀን አስራ ስምንት ሰማንያ ስምንት እሺ እና አንደኛው ደግሞ
እ አንድ አስራ ዘጠኝ ዜሮ ሶስት እሺ
እሺ ካሽኝ እሺ ቅድም የመርካቶን
ጨመርኩልህ፣ አስር ብር ጨመርኩልህ። ያውም ሰማንያ አምስት እሺ ው- ብር ው- ው- ዘጠና እሺ።
አምስት ብር እና አቤት በቃ አስገናኝ
እሺ እሺ ይኸው እሺ አምኛለሁ።
በጣም በጣም እሺ ተሳ-
እሺ አይልሃለሁ ሁለቱም ሁለቱንም ይልኝ እሺ አስይ እሺ ከመስቀል ስለወር ነው የምነሳው ታውቂያለሽ አቤት እሺ እሺ እሺ ባይ